የት ነው የምትሄጂው? አዝ- እንትን አዝ- እዛ ህይወት ያለ አይደል?
አሜሪካን አዎ።
እሺ። Hello ለዳይስትሪ
ሰላም፣ እንዴት ነሽ?
አለ እንደና
እ፣ patient ነበረን ወደ ጤና ማዕከል የሚሄድ እሺ፣ ከየት ወዴት ነበር?
ከአያት ግሬስ
እሺ፣ ወደ አሜሪካን stroke center
ወደ አግዘን communicate አድርጋችኋል?
አላደረግንም። አሁን emergency ነው የተፈጠረብን።
እ፣ ሳትነግሯቸው ስለማይቀበሉን already ወይ አሳውቋቸው ነው እሺ፣ ደውሎልን። እሺ እሺ።